ለጥን ስጥልን ቤተሰቤ
አቤት ትንሽ ነገር ፈልገን ነበር። ከ ምን ልርዳክ?
አይ ከብር ካሽ አውት ልማድረግ ነበር። ከ እሺ እስካሁን አላገባም ከ ዊዝድሮ አድርገህ ነው ያልገባልህ?
አዎ እስካሁን ለማገባው ለማወጣት ፈልገን ነበር።
ስንት ብር ነው?
ሁሉ ሺ ሰባት መቶ ብር ነክ እሺ በደወልክበት ቁጥር ነው?
አይደለም ሌላ ቁጥር ከሆነ እሺ ንገረኝ። እሺ ዜሮ ዘጠኝ
እሺ ዜሮ ዘጠኝ አስር እሺ አርባ ሰባት
ዘጠኝ አስር
አስር አርባ ዜሮ ዘጠኝ አርባ ሰባት እሺ ዜሮ ዘጠኝ አርባ ሰባት አይ ዜሮ ዘጠኝ አስር አርባ ሰባት እሺ
ሰማንያ ስምንት እሺ ስልሳ ዘጠኝ
ዛሬ ነው አይደል? እሺ check ላድርግ አንዴ፣ መስመር ላይ ጠብቀኝ። እሺ እሺ
ዘካሪያስ ነው?
አዎ
እሺ confirm አድርጌልሃለሁ። ከትንሽ ቆይታ በኋላ ይገባልሃል። እሺ እሺ ታንክስ እሺ፣ መልካም ምሽት።
እሺ ታንክስ